ወይ ይሻላል። እንደዚህ ነው የግድ እንደዚህ ነው።
ምን ላድርግ? እኔ እስካሁን የቆየሁት ድጋሜ ታዞ እንዲሰራ ነበረ፣ ግን አልሆነም።
እሺ አ፣ ስልክ አላነሳም። አጧት ጊዜ ማን እዚህ ይላት ነበር። እሷ ካላገኘች ደግሞ እዚህ አይሰሩም።
አዎ አዎ፣ ለዛ ነው። እሺ ይባላል።
በቃ እሺ፣ አሁን አውጪ፣ order ኡን አውጪ። ፍቅር አይ በቃ እኔ ጥሩ ሰው ነበርሽ። አሁን ግን በቃ እኔ በቃ ከእኔ ምንም አረጋሽ በቃ
መልሰህ
ለብቻ አውጪ ልሽ አሁን ካንስል አለ አሁን ካንስል አለ ችግር የለውም። እሺ ይደረጋል። እሺ